ጤና ይስጥልኝ በሄደልኝ እባክዎ የምንረዳው
ሄሎ ጤና ይስጥልኝ
አንድ ብቻ ነው
ምን አሉኝ ደንበኛች
ዜሮ ሁሉም ምናምን ጠፋ።
እ፣ ምን ልረዳዎት ምን ልረዳዎት ፈልገው ነው እ ምን ልረዳዎት እ እ እ እሺ ይሰማዎታል
አባን ኦሮሞ ዲናቤ
እሺ ኦሮምኛ ተናጋሪ ፈልገው ነው እ እሺ መስመር ላይ ጠብቁኝ ወይም ደግሞ መልሰን እንደውሎታለን ደንበኛችን ኦሮምኛ ተናጋሪ አ- አገና- እናገናኘዎታለን
ከኢትዮጵያ አባን ኦሮሞ ዲናቤ
እሺ ደንበኛችን
ደብስ
መልሰን እንደውሎታለን
እ
መልሰን እንደውሎታለን ደንበኛችን
አባን ኦሮሞ ዲናቤ ና ማለት ከምያቆ